Hello.
Hello.
Hello.
Hello.
Hello, ጤና ቤት ይሰማኛል። ምንድን ነው እስካሁን ድረስ እኮ ብሬ አልተመለሰም እኮ እስከ ሰባት ሰዓት እስከ አሁን ደግሞ ዘጠኝ ሰዓት ነው እኮ እየጠበኩት ነው።
ይቅርታ፣ የምን ብር ነበረ?
ከቴሌ ብር ላይ ሁለት መቶ አስር ብር ወጣችና ወደ Best Bet ደግሞ አልገባም።
Deposit አድርገ ነው።
አይ እንትን ወደ ቴሌ ብር ላይ ለመላክ ነበረ
እኮ
አ፣ ወደ ቴሌ ብር ነው ወይስ ወደ ቤስት ቤት ነው ያደረገው?
ወደ ቤት- ወደ ቤት ቤት እያ- እያላኩት ነበረ።
እኮ እንደሱ ከሆነ ዲፖዚት ሜሴጁ ላክልን። ልካል ዲፖዚት ማዘጁ እ የቴሌ ብር ማ- ማዘጅ አይደለ?
አ ዲፖዚት ሜሴጁን ልክ ልክ አለው።
እሺ፣ ማን በሚል ነው የላከው? ስምክ ስሜ ደግሞ ሐምዜ አደን ሁሴን እም?
ሐምዜ አደን ሁሴን እሺ፣ ቆይ አንዴ ጠብቀኝ፣ ወይ ደግሞ ቁጥርህን ትነግረኛለህ።
ቁጥሬ ደግሞ ልክ አለው ከወደ ቴሌግራም ላይ አለ።
አይ እንድፈልገው ብዬ ነው አሳውቀው። ልክ ከሆነ እሺ ልንገርሽ፣ እሺ፣ ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ ሀያ ሶስት ሀያ ሶስት
ዘጠና አምስት ዘጠና አምስት ሀምሳ ሁለት ሀምሳ ስምንት ሀምሳ ሁለት ሀምሳ ስምንት አዎ
ል- ልከውልሃል እኮ ሁለት መቶ አስር ብር አይደለ?
አዎ መቶ ሁለት መቶ አስር ብር ልከውልሃል። እሺ እስቲ ቆይ ልልክ ወደ ጫወታው ላይ አስገባልኝ እኮ አሳውቀውልሃል። ለቻፓዎች
አ ለቻፓዎች አሳውቀዋል።
እ፣ ተመለሰ።
ትንሽ ጠብቅ፣ ይገባል ወደ ቢስ ቤት account ክ።
እሺ እሺ እሺ እሺ፣ ይገባል። እሺ ትንሽ ደቂቃ።
እሺ እሺ እሺ እሺ፣ ምናምን